ጤና ይስጥልኝ ሁሉ ስፖርት እባክዎ ምን ልርዳዎት?
ሰላም ጤና ይስጥልን። ትናንት ደውዬው ነበረና እሺ
ምንድነው ጨዋታውን እየተጫወትኩ Aviator የሚባል ሶስት ሺህ ምናምን ብር ወደ ቴሌብር send አደርጋለሁ ብዬ download እያደረገ አነሳ። ወደዛ ግን send አላደርግልም ብሎኝ።
ቴሌግራም ላይ ልከውልናል።
ቴሌግራም ላይ ለመላክ ሞከርኩና warning ይላል። አንቺ hi ካላልሽኝ ማቀ- አይ- አይቀበልም።
እሺ ቆይ አንዴ ስልክ ቁጥሮት ንገሩኝ።
በዚሁ ስልክ በዚህ ቁጥር ነው?
ነው አርባ አርባ ሁለት አዎ።
እሺ ቆይ hi ልበሎትና
አዎ ቴሌግራም ላይ hi በይኝ።
እሺ እዛ ላይ ሀይል እንሎታለን። እዛ ላይ ያናግሮን በቃ save አድርጌዎታለሁ።
okay hi ብለሻል።
አዎ አሁን ይኸው የእንትን እያልኩሎት ነው፣ save እያደረግኩት ነው። እዛው ላይ hi እሎታለሁ። ማን ልበል ስሞትን?
እኔ በንቲ በንቲ በንቲ
አዎ
አርባ ሁለት ሀምሳ ዘጠኝ አስራ ስድስት ሰማንያ ዘጠኝ ማለት ነው።
አዎ አዎ አዎ
ይኸው ልኬሎታለሁ hi ብዬ።
እሺ ያኛውን screenshot አድርጌ ነው የምልክልሽ አይደል? እንትኑ አዎ አዎ
እሺ፣ አመሰግናለሁ። ቴንኪው እሺ መልካም ቀን።